ጤና ይስጥልኝ ቻፋ።
ወይም አሁን ቴሌግራም ስልክ ፎቶ ላክልኝ ብለሽኝ ነበረ ከቴሌብር የላኩበትን
ቴሌግራም ስሞት ማን ነው? ቴሌግራም ስሞት ማን ነው?
ሚካ የማያ ሚካ አሪፍቴ ነው። ይሄ ቻፓ ነው። እርስዎ በአሪፍቴ ነው የከፈሉት። ይሄ ሌላ ድርጅት ነው፣ ያ ሌላ ድርጅት ነው።
እኮ ለዋላይ ነው የከፈልኩት።
ይሄ ቻፓ ነው። እርስዎ የተጠቀሙት አሪፍ ፔይን ነው። ሁለት የተለያዩ ድርጅቶች ናቸው።
እሺ፣ ስለዚህ አሪፍ ፔዮችን በምን ለማገኘው?
ይሄ የኛ አይደለም። website ኣቸውን check ያድርጉ። website ኣቸውን check ያድርጉ። የተለያየ ድርጅት ነው።
እሺ፣ እሺ።